ጤና ይስጥልኝ ሁሉ ስፖርት ባኮ ምደርደው
ሄሎ ስልክን አይቶ ነበርና ሰማንያ ስድስት አንድ ብቻ ነው ያለው ሌላ ስልክ የለም።
ምን ብለው ምን አሉኝ?
ማለቴ አውጥ- አውጥቼ ነበር ከሁሉ ስፖርት እና ወደ ተደግም ስደም ማለት ፎቶውን ልላክልሽ ነበር ግን እ ስልክ የለኝም።
ስለኝም የኛ
አዎ ማለቴ ቤት ነው የምኖረው።
የቴሌግራም ቁጥራችንን ያዙሽ
አዎ ንገሪኝ እስኪ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት okay እሺ አሁን እልካለሁ።
እሺ
እሺ፣ አመሰግናለሁ።
እሺ